Hello hello ሌላው
ማን ልበል? ስምሽ ረዴት ነኝ አባ ረዴት። ይኸውልሽ ይኸውልሽ ሪያል ቤቲስ ብቻ ነው የጣለኝ። ሪያል ቤቲስ double chance ብዬው እሺ እሺ ሌላው እኔ ጋር በርቶ አንቺ ጋር የማይበራበት ምን ምክንያት አለው?
እ፣ ማን ነው ይቅርታ አላወቅኩም አባ አላወቅሽኝም? እሺ አንድ ca- cashier code ያዙ። cashier code ልንገርሽ፣ ንገረኝ አንድ መቶ
እሺ አስራ አንድ እሺ ሰባት ሰማንያ አራት ሪያል ቤቲስ ብቻ ነው የጣለኝ። አስራ ስምንት ቡድን ይሄ
አዎ ቦነስ ይኖራል እ?
ግን አንድ አንድ እኮ ገና አንድ አለ እኮ የለኝም። አስራ ስምንት ቡድን ይኸው አስራ ገና ስምንት ያለ- ቡድን ሪያል ቤቲስ ብቻ ነው እኛ እኔ ጋር እኮ በርቷል። ሁሉም አረንጓዴ ነው። ሪያል ቤቲስ ብቻ ነው እንትን ያለው። ለእኔ ተለቆልኝ እናንተ ገማ ለምሳሌ የ- የአስታናና ዲናሞ ዛግረብ የሚለው እኮ አልተለቀቀም የማን የአስታና አልተለቀቀም አስታና ኧረ ተለቋል።
ዳይናሞ ዛግረብ ጋር okay፣ እኛ ጋር በርቷል።
በርቷል እኛ ጋር አንድ ለባዶ ነው ያለው።
አንድ ለባዶ ነው ያለቀው። የኔ እናት
እሺ check እናደርገዋለን እ?
እሺ check አደርገዋለሁ አንድ ለባዶ አይደለም አባ አሁን ገብቼ አየሁ ዜሮ ለሁለት ነው
እስቲ አስታና ነው ዜሮ ለሁለት
እኛ ጋር እንግዲህ በርቷል። እናንተ ጋር check አድርገው ቆይ ዜሮ ለሁለት እኔ ጋር ልላክልሽ በእንትን በዚህ በ ምንድን ነው የምትይው እ? እኮ no own goal ነው እናት የተጫወትኩት።
እሺ እሺ ላከው own goal የለውም እኮ no own goal ነው የተጫወትኩት። እስቲ በምን ልላክልሽ?
እ፣ ዜሮ ዘጠኝ ዜሮ ሶስት
ያዝልኝ ቁጥሯ ዜሮ ጻፍልኝ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እሺ እንደ check አታረጉም?